ጤና ይስጥልን ልጅ ኢትዮጵያ ሮዳስ ሚዲያ ኮሚኒኬሽን
ሄሎ
ጤና ሄሎ ይስጥልን ኢትዮጵያ እሺ ጤና ይስጥልኝ።
እንዴት እሺ ነው?
ወረፋ ለማስያዝ ነበር ኦክሲጅን እናት
እ፣ የሲኦት ምዝገባ ፈልገው ነው።
አዎ አዎ እናት እሺ እ፣ ደንበኞችን መስመር ላይ ይጠብቁኛል አንዴ።
እሺ
ቢጂ አይዲ ይነግሩኛል?
እሺ ቁጥሩ ልንገርሽ አ አስራ አራት
አስራ ዘጠኝ ሁለት ሀያ ሶስት ዘጠኝ ሀያ ሶስት ሀያ ሶስት እሺ እ፣ ይቅርታ ደንበኛችን መስመር ላይ ያለው አለው አለው እናት እሺ ደንበኛችን ይቅርታ መስመር ላይ ስላስጠበቅኩት።
አይ ችግር የለም
እ፣ ደንበኛችን መስመር ላይ ያሉ አለ እናት
እ፣ ይቅርታ አራዳ ክፍለ ከተማ ኖት?
አራዳ አዎ አራዳ አ አራዳ አስራ አምስት አስራ ስድስት አ አስራ አምስት አስራ ስድስት አ።
እሺ ሙሉ ስሞን ይነግሩኛል?
የኔን ነው አ የእርሱ እኔው እኔው እሸቴ
እንየው እሸቴ እሸቴ። እሺ ስልክ ቁጥሩን በዚህ ሊያዘው።
አዎ ይሄኛውን
እሺ ልንገርሽ ወይስ
እ፣ ችግር የለውም።
እሺ ቁጥር አለው እ፣ እንትን ነው የሚይዝልሽ አ ይሄ እ፣ መስመር ላይ ይጠብቁኛል። ይቅርታ ደንበኛ ችግር የለም ነው እና ችግር ትኬት ትኬት ነምበር መስጠት አለብኝ።
እሺ ይይዛል እሺ
እሱ ተደውሏል ይመጣል ይመጣል የዚህ ኦክሲጅን ባዶ ያለ አለ አንድ ባዶ አለ እ እስቲ ያት እ አዎ
መስመር ላይ ያለው ደንበኛችን አዎ እናት እሺ ስላስጠበቁ በጣም ይቅርታ።
ኧረ ችግር የለውም እሺ አለ ዋጋው እኩል ነው ሁሉም አስር ነው